በመቶ ዘጠና ሶስት ነው አብሮ ይጠላል ወይ
እኔ ጋር ኦርደር የተደረገ አንድ ወርቅ ነበር የመጣው። ኦርደሩን ደስ እያለ ነው።
ማን ነው ሁለት ላይ ያለ ከስተምሩ በዚሁ ከስተመሩ አቅርቤ
እ
ከስተምሩ ያለኝ እስኪ ኦርደር ነንበሩን ልንገርሽ፣ የሬስቶራንቱን ቁጥር ት- ትልክልኛለሽ።
እስኪ order number ኡን ንገረኝ። እሺ order number ኡ ይከልፋል። የኔ ኔትወርክ ስለያዘው ነው።
እሺ ስም ማን ነው?
ጸደቀ። አዎ አሁን አውጥቶታል።
እሺ እሺ ጸደቀ አስራ ዘጠኝ ዘጠና አስራ ሰባት ዘጠና
አስራ ሰባት ዘጠና አዎ እሺ ምን ምግቡን አሁን አ- እኔ እዚህ ጋር ስንት እንደሆነ ልይልና customer ሁለት ነው ነው ያለ ጸደቀ
customer ኡ ላይ ራሱ ሁለት ነው እያያለሁ እ ከሱ ላይ ራሱ pin የተደረገለት እያሳያለሁ። ስለዚህ አንተ ይዘህለት ሂደህ ነው እንዴ
እህ
አንተ customer ጋር ምግቡን ይዘህ ደርሰሃል አዎ አዎ።
እኮ complete ብለኸዋል እኮ ሁለት እኮ ነው system ላይ ያለው ጸደቀ እኔ ጋር ያለው አንድ ነው።
check ማድረግ ስለዚህ ነበረብህ የሬስቶራንቱን ስልክ ቁጥ- የሬስቶራንቱን ስልክ ቁጥር ትልክልኛለሽ?
ሀያ ዘጠኝ ዜሮ ሶስት
ያዛል ሀያ ዘጠኝ ዜሮ ሶስት ሰማንያ ሰባት ሰላሳ አምስት ሰማንያ ሰባት ሰላሳ አምስት ሰላሳ አምስት እሺ እሺ እሺ ጸደቀ check አደርግልሃለሁ እኔም ደውዬ እሺ እሺ